ሰላም ጤና ይስጥልሽ።
እባክሽን ወጫሪች ነበርና አልገባልኝም ከጠዋት ጀምሮ።
okay can you tell me እንደምትነግረኛለህ ቤስት ቤት ቁጥርን አስራ አንድ በዚህ በደወልክበት ነው?
አዎ እሺ ዜሮ ስድስት ሀምሳ አምስት ዘጠና ሶስት አይደለም?
አዎ ስንት ብር ነው?
አጠቃላይ አስራ ስድስት ሺህ ምናምን ነው።
እንትን ተቆራርጦ ነው ወይስ አንድ ጊዜ አስራ አዎ ስድስት ሺ ነው?
ተቆ- ተቆራርጦ ነው ሁለት ሺህ ሶስት ሺህ ሰባት መቶ ሶስት ሺህ አምስት መቶ ዘጠኝ ሶስት በሚለው ሺህ ነው ላይ ወይስ ዜሮ ዘጠኝ በሚለው?
ዘጠኝ በሚለው
እሺ ዛሬ ነው አይደለ? ሁሉም አዎ
እሺ ያው ሁሉም ሊገባል process ላይ ነው። confirm አድርጌልሃለሁ። ትንሽ ጠብቀውና ይገባል። እሺ እሺ my thank እሺ አባ ስለደወልክ እናመሰግናለን። መልካም ቀን ይሁንልህ።